ጤና ይስጥልን። ዋሽንግተን ሕክምና ማዕከል።
ጤና ይስጥልኝ ነ አቤት።
እንትን ሲቲ ስካን አስነስተን ነበር፣ ውጤት አልደረሰንም።
መች ነው ያስነሳችሁት?
እ መች ነው ያስነሳችሁት?
ዛሬ ወደ ለአስራ ሁለት ምናምን ጉዳይ
አሁን ከመሸ?
አዎ ይቆያል እንዴ?
አዎ ቢያንስ አራት ሰዓት ይፈልጋል።
አራት ሰዓት ይፈልጋል።
አዎ ኦኬ እሺ